እና አልሰራ እያለኝ እኮ እሺ፣ አዎ፣ እሺ። ምን ነበረ?
ዘጠና አንድ ዜሮ ሶስት complete እንዲባልኝ ሞተረኛ ቅድም ነግሬሽ ነበር። ፍቅር ነች ሰላም ነኝ እኔ።
ሰላም ለፍቅር ነግሬያት ነበረ። ለሀናም አሳውቂያት ነበር።
ማነህ?
ሱራፌል ነኝ ሰሊና እሺ፣ sorry አስተካክልላለሁ።
እና እንትን ነው አንድ ላይ ከቻኖሊ ጋር ገብቶብኝ ከቢሮ እም፣ ቻኖሊ ቆዩብኝና ይህም የሞተረኛ ነበረ። ይሄ አሁን ዘጠና አንድ ዜሮ ሶስት ጨርሼዋለሁ።
በቃ እሺ፣ አስተካክልላለሁ። እሺ፣ ሶሪ ሰሊና ሰላም ደህና ነሽ?
አባ ሰላም እደር